ጤና ይስጥልኝ ቤተሰብ
ሄሎይቴ እንዴት ነሽ?
ይመስገን ሰላም ነው።
በእናትህ በጣም ደህና ነኝ። በእናትህ በህንድ እንጂ አግባብኝና ዘጠኝ መቶ ሀምሳ ብር አስራል መቼ ነው?
ቆየ እኮ ሁለት ቀን በኋላ ከሁለት ቀን በፊት ነው አ መቼ ግን መቼ ነው ቀኑ?
ቀኑ ከሁለት ቀን በፊት ከሁለ- ትናንት ወዲህ ማለት ነው።
ከትናንት ወዲያ አዎ፣ ቁጥሩ ነ- በሰላሳ ነው እ?
በሰላሳ በሰላሳ ማለት ነው። ቅዳሜና እሑድ ማለት ነው። ቅዳሜና እሑድ ነበር።
እሺ ንገረኝ፣ ቁጥርን ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ እሺ ዜሮ ዘጠኝ
ዜሮ ዘጠኝ አይደለም ሳይ ብቻ ነው እሺ ችግር የለውም። እሺ
ለሁለት ዜሮ ሁለት ስልሳ ሁለት ቆይ አንዴ ዜሮ ሁለት ስልሳ ሁለት
ሀያ አምስት ሀያ አምስት
ሀምሳ
ሀምሳ አራት እሺ አዎ አንዴ ጠብቅ። አንዴ ጠብቀኝ እያየሁልህ ነው። እሺ ዘጠኝ መቶ ሀምሳ ነው ያልከው?
አዎ፣ ይህ ነው።
አዎ አልገባልክም። pending ላይ ነው ያለው።
መስሎኝ ስለልቡና ወደ ቆይ እስኪ እሺ ለሳንቲም inform ካልተደረገ inform ላርግልክ ለሳንቲም ለሳንቲም ችግር የለም።
አዎ።
ወደ- ወደ ቦታው መልስልኝ።
ወዴት ወደ account ማለት ነው። በቃ አካፋለ ችግር የለም።
ማለት አሁን እኮ ምንድን ነው ያደረከው? withdraw ነው deposit? withdraw አይደለ?
አዎ፣ withdraw እኮ አድርጌ አንተ- ነበር።
አንተ ነክ cancel ብለክ እኮ ወደ account ክ መመለስ የምትችለው እኛ አንችልም እሺ cancel አድርገው። እሺ እ እኮ ፈልግ አንተ cancel አድርገው።
አንተ ነህ cancel ማድረግ የምትችለው እሺ አይልሽም።
እኮ። እሺ ካላለ ደግሞ ያው እስኪገባ መጠበቅ አለብካ።
እም፣ እሺ እሺ እኔ ካልተደረገ inform ላርግልክ ለሳንቲም እሺ ፎን- እንዲያስገቡልክ።
እሺ እሺ እሺ እሺ እሺ በቃ አረግልሃለሁ፣ ጠብቀኝ።
አየ እሺ hello አቤት በቃ እኔ inform አረግልሃለሁ፣ ችግር የለውም ዝጋው። እ፣ ካልገባልክ ትንሽ ቆይ ተደውል።
እሺ እሺ እሺ ወይ ደግሞ በዚህ ቁጥር እደውልልሃለሁ።
እሺ እሺ እሺ እሺ